ሄሎ ጤና ይስጥልኝ እንግዲህ እናገራለሁ ባክዎ።
ሄሎ
ሄሎ ጤና ይስጥልኝ ጉዳይ?
አብሮ ይስጥልን ለስራ ፈልጌ ነበር እናንተ ጋር እሺ ከዚህ ሙሉ በፊት ተመዝግቤያለሁ።
እም ቢሮ መጥተው ተመዝግበዋል?
አዎ እም እሺ የት አካባቢ ነው የሚኖሩት?
ሚኒሊክ ሚኒሊክ እሺ አንዴ ልየው ቆይ ይጠብቁኝ።
እሺ
አዎ ሽያጭ ነው አይደል የሚሰሩት ራሔል?
አዎ አዎ አዎ ሙሉ መረጃዎት ሞልቷል እዚህ ጋራ እዛ አካባቢ የስራ ጥሪ ስላልነበረ ነው እስካሁን ያልተደወለልዎት በሚኖር ጊዜ እናሳውቅዎታለን እንደውላለን።
okay እዚህ አካባቢ ባይሆን ሌላ አካባቢ ወደ መገናኛ ሜክሲኮ ምናምን እ የለም በሚኖር ጊዜ እናሳውቃለን ያው ቀረብ ያለ ሲሆን እናሳውቃለን።
እሺ እሺ እሺ መልካም ቀን ይሁንልዎት።
አሜን ላችሁ